Yes, English, please. ሄሎ ሄሎ ጤነስ ኢንዱስትሪ ሰው ምን ነበር?
ካሸር ኮዶችን ቸክ አድርግልኝ መባት
እሺ ንገረኝ። ካሸር ኮዱ አስር
አስር ሀያ ሰባት
አንዴ ይቅርታ።
እሺ እሺ
አስር ሀያ ሰባት አርባ አምስት አስራ አምስት አርባ አምስት አስራ አምስት አዎ ወንድሜ
እሺ lost ticket ነው። እሺ ስልቲ የሚጣለው አንድ ሲ- አንድ team ነው የጣለው፣ ግን ቦነስ እንዲኖረው እ የ ticket ኡ total odd ከወጣው ጨዋታ ጋር ሲካፈል ሀያ እና ከዛ በላይ መሆን አለበት።
ሀያ ሆይ ሀያ በላይ ነው።
total odd ኡ ሀያ አንድ ነው፣ አዎ ግን የወጣው ጨዋታ ደግሞ odd ኡ አንድ ነጥብ ሶስት አንድ ነው። ሀያ okay።
አንድ ለአንድ ነጥብ ሶስት አንድ ሲካፈል ከሀያ በታች ነው። እሺ እሺ እኔ የምልህ ስንት ማን ነው የጣለው?
እ፣ የእንትና ሲቲ እና ቶተና
እሺ እሺ እሺ እሺ እሺ አመሰግናለሁ።
ችግር የለም።
እሺ እሺ